ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
Drift Real Estate Marketing ነው።
አ
እሺ፣ ከ Afriwork Freelance Ethiopia ነበረ የምንደውለው።
እሺ
በ graphics design vacancy እያወጡ ነበር አይደለም?
አ ያስቸገሩት ነገር አለ? pending payment ላይ አግኝተን ነው ነበረ።
እ ወይ ረስቼ ረስቼው ነው ስራ በማለት ሌላ ስራ ይዤ አሀ፣
እ payment ነው አላመጣልኝም ነበር። payment እንትን ላከልኝ።
አዎ፣ አሁን approve ስለተደረገ የ payment option ይመጣል። continue to pay የሚለውን button ሲነኩት ወደ payment option ይወስዶታል።
መልካም እሺ፣ እሺ፣ የሚያስቸግሩት ነገር ሲኖር ይደውሉልን።
መልካም እሺ፣ መልካም ቀን።
thank you